ሄሎ ጤና ይስጥልኝ ቃል ኪዳን ነኝ ከ Best Bet ምን ልርዳዎ
ሄሎ ሁለት ሺ አምስት መቶ ድሮ በላይ አይሆንም ትላለች። አሁን በዚህ ስልክ ቁጥር ነው Best Bet የሚጠቀሙት?
አዎ
እሺ አንድ መስመር ላይ ጠብቁኝ።
ቼክ አድርገን እሺ እያደረኩት ነው። አንዴ ጠብቁኝ መስመር ላይ
እሺ እሺ
Allah